ጤና ይስጥልኝ ዋይሴ ምን ወደዎት?
ሰላም አሁን በሁሉ ስፖርት ተጫውቼ አቤሰር ወደ አሪፍቤት አስገብቼ ነበር አንድ ሺህ ብር ትላንትናም እንደዚሁ ከሰባት መቶ ብር ምናምን ከዛ ስድስት መቶ ዘጠና ብር ልኬላችሁ ነበር screenshot አድርጌ አሁን በቁ- በእናንተ ቁጥር ማለት ነው በቴሌግራሙ screenshot አድርጌ ልኬዋለሁ አንድ ሺህ አንድ ሺህ ብሩ ማለት ነው አንድ ሺህ ብሩን እሺ። ከይሄኛው withdraw ነው deposit ነው የሞከሩት?
withdraw ነው እሺ። ወደ ምን account ኦት ነበር?
ወደ ቴሌብር
እሺ። ከሁሉ ስፖርት ነው ያሉኝ?
አዎ እሺ። የሚያችን ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ አዎ እሺ። የተመዘገበበትን ስም ይንገሩኝ።
አንዋር ሰይድ መሐመድ ሰይድ መሐመድ አንዋር አንዋር አንዋር ሰይድ መሐመድ እሺ አንዋር ሰይድ መሐመድ። እሺ ደንበኛችን የሰጡን መረጃ መዝግበናል። የላኩልን screenshot ላይ ስምና ስልክ አስቀምጠውልናል።
እሺ፣ ስልክ ላይ ላስቀምጥልሽ አዎ ያስቀምጡልንና ተሰርቶ እንዳለቀ እናሳውቆታለን።
እሺ እሺ ሌላ የምረዳውት ነገር አለ?
የለም እሺ፣ ስለደውሉ አመሰግናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን። መልካም ምሽት።